Hello? Hello?
Hello ጤና ይስጥልኝ።
Hello Hello ጤና አብሮ ይስጥልኝ።
ይስጥልን ፊልም ስትሆን ነው አዎ ምን ልርዳው?
እ እንዴት ነው አሰራራችሁ? እሱን ለመጠየቅ ፈልጌ ነበር። ማለት ክፍያ፣ ቅድመ ክፍያ ምናምን የሚባለው ነገር እንዴት ነው? እሱን መረዳት ፈልጌ ነበር።
Okay የት አካባቢ ነው እርሶ?
እኔ ወደ አለም ባንክ አለም ባንክ ልደታ ቢሮ አለን። ብቅ ብሎ በደንብ ማውራት አንችልም?
ልደታ የቱ ጋር? እሺ።
ልደታ ፍርድ ቤቱ ጋር መርካቶ የገበያ ማዕከል የሚለውን ያውቁታል? ነጩ ፎቅ ብዙ መስኮት ያለው መርካቶ የገበያ ማዕከል አ፣ ፍርድ- ነጭ- ፍርድ ቤቱ ጋር ፍርድ ቤቱ ጋር ነጭ ፎቅ ብዙ መስኮቶች ያሉት መርካቶ የገበያ ማዕከል የሚል ነው። ground ላይ ቢሮ አለን።
በቃ እሺ፣ እሺ።
ስሞትን ማን ልበል ይቅርታ። Hello እኔ ሙጂባ እባላለሁ።
ወይዘሮ ሙጂባ ሙጂባ።
እሺ አዎ እ፣ መረጃውን ከቲቪ ነው ከሬዲዮ ወይስ ነው ያገኙት?
መረጃውን ከሬዲዮ ሬዲዮ። እሺ መች ብቅ ይላሉ? ዛሬ ከሰዓት ወይስ ነገ ጠዋት? ሄሎ ሄሎ ሄሎ እ፣ hello?
ምን አሉ ምን አሉኝ?
ሄሎ እየሰማሁት ነው።
next next week ቢሆን አይሻልም? next week ይቻላል አለን። ቅዳሜ ምን ሰራለን? በነገራችን ላይ እስከ 11 ሰዓት አለ ቅዳሜ።
ትሰራላችሁ ቅዳሜ?
ቅዳሜ እስከ okay 11 በቃ ሰዓት አለ።
ወይ ቅዳሜ ከቻልኩ እስከ አስራ አንድ ሰዓት አ፣
እሺ እሺ።
በቃ እሺ እሺ ቅዳሜ ደውዬ ላስታውሱት።